Hello?
ሄሎ ሄሎ ሄሎ ሄሎ
ጤና ይስጥልኝ።
ደህና እግዚአብሔር Hello ጤና ይመስገን።
ይስጥልኝ።
ስራ ፈልጌ ነበር።
ጉዳይ
እም?
የምን ባለሙያ ኖት?
እ፣ የምን ሙያ ባለሙያ ኖት?
ቀን ስራ ነገር ላይ የምሰራው
እና በምን እንዲይዝሎት ነው? በዛ- በቀን ስራው
እም? እም?
በቀን አዎ።
ስራው እንዲይዝሎት ነው? የተፈለጉት?
አዎ በቀን ስራም በረዳትም ማን ነው ስሙ?
ኢዩኤል ምን በረዳት ምንድን ነው?
እ፣ ለምሳሌ አዎ
እሺ ከዚህ ቀደም ጉዳይ ተመዝግበው ያውቃሉ እንዴ?
አዎ አዎ ግን አልደወለችልኝም።
Hello
Hello ተመዝግቤ አውቃለሁ።
Okay እሺ እ፣ እኮ ስሙት እንትን እያልኩ ነው። Already መረጃ ውስጥ ገብቷል አይደለ?
አዎ
ድጋሚ መመዝገብ አይጠበቅቦትም። ጥሪው በሚመጣበት ሰዓት እኛ ራሳችን እንደውላለን። በተጨማሪም ደግሞ ቴሌግራም ቻናላችንን ተቀላቅለው
አይ እቀላቀላለሁ። እሺ በቃ እሺ
እሺ link ኡን ልላክልዎትና
አዎ እየሰሙኝ ነው?
አዎ
link ኡን ልላክልዎትና እሺ link ኡን ልላክልዎትና እሱን join ብለው ይቀላቀሉ። እ፣ እሺ።
እዛ ላይ post የምናደርጋቸውን ስራዎች መስራት የሚችሉ ከሆኑ እ፣ እሺ።
ደውለው ማ- ማሳወቅ ይችላሉ ማለት ነው።
እሺ እሺ እኔት
እሺ የት አካባቢ ነው? ይቅርታ ወደ ኮተቤ ነኝ፣ ግን የትም ብመጣ ችግር የለም።
እሺ ስለዚህ በዚህ ቁጥር ልላክልዎት link ኡን።
አዎ
እሺ አሁን text አደርግልዎታለሁ። እ፣ ከዛ ይቀላቀሉ። እዛ ላይ የሚ post ኡትን ስራዎች ይዩና ይደውሉልን።
እሺ እኔት እሺ
እሺ ስለደወሉ እናመሰግናለን።
እኔም በጣም አመሰግናለሁ
እሺ መልካም ቀን።
ላንቺ። እሺ